ሄሎ ሄሎ ጤና ይስጥልን።
አቤት
ደውለውልን ነበረ በሰባ በስልሳ አምስት አስራ አንድ ዋሽንግተን አ እ እንትን እ ከአንገት በላይ ስፔሻሊስቱ ጽንሰ መች ነው የሚገባው?
አንድ check ላድርግልህ።
እም፣
ዛሬ ከአስራ ሁለት ሰዓት ጀምሮ ይገባሉ።
እሺ ወረፋ እንድትይዢ ነው በዚህ ቁጥር ለያዝሎች አንድ ጠብቁኝ። ካርድ አሉት ከዚህ በፊት አ በዚህ ቁጥር ማለት ነው።
እሺ፣ አንዴ። ዛሬ አይደለ ዛሬ አስራ ሁለት ሰዓት ነው የሚገባው።
አ አ አ
እሺ ንገሩኝ፣ ይቅርታ ስልኮትን
ምን 28 77 ሀያ ስምንት ሰባ ሰባት 35 06 አ 35 06 ስሞት ማነው?
አለማየሁ አለማየሁ
ግለ ነው።
እሺ፣ ይዘንልዎታል እህ ይዘንልዎታል። እሺ እሺ እሺ